እንትን ያለ ልክ ነበር። እዛው ላይ በስልክ ላይ ሚክሮ ሎጂስቲክስ ባኮ ምን ልርዳው Hello፣ ሰላም ነው። ሴልፍ ናቲ ነኝ ከሴልፍ ናቲ ነኝ ከሴልፍ እሺ ጭነት ተንበጭበጭ ጭነት ነበር። አሁን ከጋርመንት
አንድ ፍሬ ከጋርመንት ጅማ ሚሪንዳ ነው።
ሀይሌ ጋርመንት ነው አዎ ወዴ ካልከኝ ወደ ጅማ እሺ FS FS ነበር F- ሚሪንዳ እንዳ ለነገ ጠዋት። አዎ
የሀይላንዱ ነው አይደል አዎ፣ የሀይላንድ ነው
ምን ያህል ነው ዋጋው እ፣ ዋጋ አላወጣለትም። ያው already bid አይደል የሚያደርጉት ሹፌሮቹ አዎ ግን ግምታዊ ሂሳቡን እኛ ማስቀመጥ አለብን
እ፣ ዋጋውን አልነገረኝም፣ ግን ምናልባት ወደ ዘጠኝ መቶ ሺህ ብሎኛል።
check ማድረግ አትችልም ወይ ወይ- consigner ኡን ስልክ ስጠኝ ለኔ ወይ በቃ እሺ፣ ወይ እንትኑ ቀጥታ ስልኩ ልስጥሽና ስልኩን ስጠኝ እሺ ይገመታል። ገላላ ደግሞ
ወይ ስልኩን ንገረኝ፣ ስልኩን ንገረኝ። እንኪ እንኪ ሰላ ያ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ወዴት ድጋሚ ዜሮ ዘጠኝ ነው አ- አ እሺ አንበሳ አንተ ስልሳ አምስት አንበሳ ሄደ
አርባ አንድ ዘጠኝ አርባ አንድ ዘጠና ይሄ ነው
አ ዜሮ ዘጠኝ ዘጠና ዘጠና ሁለት ዘጠና አይደለም አስር ነው ዜሮ ዘጠኝ አስር አይደለም ኦኬ ዜሮ ዘጠኝ አስር አስር ይሄ ነው
ወይ hello አይሰማም ይሰማኛል ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ስልሳ አምስት አርባ አንድ ዘጠና ነው ያልከኝ አ አይደለም እኔ ሌላ ነው ሌላ ነው ነገርሽ እሺ ንገረኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ስልሳ ስልሳ ስልሳ እሺ ዘጠና ሁለት ልድገሙ ዜሮ ዘጠኝ ዘጠና ሁለት ስልሳ ስልሳ ዘጠና ሁለት አ ስሙ ማን ይባላል?
ሶሪ ሳሚ ሳምሶን ወይ ሳሙኤል ሳምሶን ሳሙኤል ነው።
አ ሳሙኤል አሁን ያናገሩ forward እሺ ሌላ information ይሰጠኛል አይደል? ቀጥታ ለሱ ደውለት።
አዎ ቀጥታ ብትደውይለት ሙሉ መረጃ ይሰጥሻል በቃ እሺ፣ እሺ አመሰግናለሁ።
አይ ችግር የለም ያለሽ አንቺ